ስልኝ ጓደኛ ባይተዋርነኝ ብቸኛ እንዲያልሻም ሰው ለምኔ ከኔ ወዲያ እንደኔ ስልኝ ጓደኛ ባይተዋርነኝ ብቸኛ እንዲያልሻም ሰው ለምኔ ከኔ ወዲያ እንደኔ ሰው ቢከዳ ልብ አይሆንም ባዳ ሰው ቢለወጥ ሰው ቢከዳ ልብ አይሆንም ባዳ ደስ ይለኝ ጓደኛ ባይተዋርነኝ ብቸኛ ያልሻም ሰው ለምኔ ከኔ ወዲያ ለኔ ደስ ይለኝ ጓደኛ ባይተዋርነኝ ብቸኛ ያልሻም ሰው ለምኔ ከኔ ወዲያ ለኔ
ከራስ ወዲያ ዘመድ የት ይገኛል?
ሰው ቢለወጥ ሰው ቢከዳ